ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎ
አብሮ ይስጥልን ሰላም ነው እግዚአብሔር ይመስገን
ከቴሌ ብር ወደ ሁሉ ስፖርት ብር ማስለፍ ያው እንዲህ ብሎ ነው system ኡ ተቋርጦ
አይ አልተቋረጠም ቴሌ ብር የሚለውን ይጫኑና ከዛ ከጎን scan ምናምን የምታደርገው አለች አይደለ ከሱ ጎን ደግሞ login to telebirr pay የሚል ይመጣል
እሺ እሱ ጋር መጀመሪያ ስልኮትን ያስገባሉ ከዛ ኮድ ያገኙ የሚለውን ኮድ ይልክሎታል። OTP ነው one time code ስለሆነ በ SMS ይልክሎታል። እሱን አስገብተው ከዛ የገንዘብ መጠኑ ሲያስገቡ ይ- ያስገባሉታል፣ deposit ያደርግሎታል። እሱ ጋር ባለው system ይጠቀሙ።
አመሰግናለሁ።
እሺ